hello hello
ሰላም ጤና ሰላም ቲብና
አለን ቅድም ደውዬ ተመዝግቤ ነበርና እሺ
አሁን ለሌላ ሰው information ፈልጌ ነበር። ኦንላይን ለም ኦንላይን ለመማር እንዴት ነው ማለት ሰዓቱ ምናምን ተመሳሳይ ነው?
ያው በሀያ አራት ሰዓት ውስጥ ኢሜይል እንልክልዎታለን። በሀያ አራት ሰዓት ውስጥ ማየት ይችላሉ።
እሺ ስለዚህ አሁን ልጅቷ ምን መሰለሽ ሙስሊም ስለሆነች ረመዳንን መማር አልፈለግም በኋላ መማር የፈለገችው
አዎ ኢሜይል ስለሆነ የምንልክላት ማየት ትችላለች። ሀያ አራት ሰዓት ውስጥ እሷ ጋር ይቆያል።
okay እሷ ጋር የሚቆየው ሀያ አራት ሰዓት ውስጥ ብቻ ነው?
አዎ
okay አይ ከአንድ ወር በኋላ ረመዳን ሲፈታ ነበር የፈለገችው ምልክ ጾማቸው ካለቀ በኋላ okay ረመዳን አይ
እንደዛ አይሆንም አይደል?
አይሆንም። አዎ እሺ ነገ ስንት ሰዓ- ነገ የት ነው ያላችሁ?
በአካል ተመዘገቡ ተማሪዎች ስድስት ሰዓት ላይ ኢኮኖሚ ቴሚሲ ሚካኤል ጋር እሺ ኢኮኖሚ ኮሚሽን ይቅርታ
እሺ፣ ኢኮኖሚ ኮሚሽን የሚባል አዳራሽ አለ። እዛ ሰዓት ነው።
ቢጠይቁ ሚካኤል ጋር ከደረሱ ይነግሮታል።
በቃ እሺ፣ አመሰግናለሁ።
እሺ
እሺ